ሊሄድ ነው በዛ ነው። ከባንክ ጋርም እናመቻቻለን እያሉ ነበር።
ሄሎ
አቤት ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ሌላ ልጠይቀኝ ጥያቄ አለ።
ከወደ አቤክል ማኑፋክቸሪንግ ነው የምንደውልልህ።
እ? እ? እ?
ከወደ አቤክል ማኑፋክቸሪንግ
ነው ያላችሁበት
እ?
ቦታው የት ነው ያላችሁ? መምጣት ይችላሉ?
ትችላላችሁ። ለቡ ነው ለቡ አርሴማ ቤተክርስቲያን ፊት ለፊት
የት የት?
ለቡ ለቡ
ለቡ
ለቡ አርሴማ ቤተክርስቲያን።
ና
አዎ። ከየት ነው የሚደውሉት?
አዲስ መረጃ አበባ ነው።
ለመያዝ ከአዲስ አበባ ነው።
አዎ።
okay እሺ። ቢሮ መጥተው መረጃ መ- መ- መቀበል ይችላሉ። ሙሉ መለ- መረጃውን የት አሁን አልከኝ
ለቡ አርሴማ ቤተክርስቲያን
እኮ ለቡ አርሴማ ቤተክርስቲያን።
አዎ፣ አርሴማ ቤተክርስቲያን ፊት ለፊት ሳፊ የሚባል አለ። እዛ ባጃጅ እዛ አለ። እሱ ጋር መጥተው መደወልም ይችላሉ። ታያለች።
እሺ ወንድሜ፣ እሺ
እሺ፣ እሺ፣ አመሰግናለሁ። እሺ።